ጤና ይስጥልኝ ከሳምፕላስ መንግስቱ ሰላም ነሽ እማ?
እግዚአብሔር ይመስገን።
ሪፈራል ከቢዛታ ወደ ሲልክ ሮድ ልናደርግ ነበረ።
እሺ፣ ከሰሌ ተገፋ ወደ ሲልክ ሮድ ሆስፒታል እሺ፣ ላንሴት ነው?
communicate አድርጋችኋል?
ላንሴት ላንሴት፣ ይቅርታ እሺ። መገ- መገናኛ ያለው ላንሴት ነው።
okay፣ እሺ፣ communicate አድርጋችኋል ላይ አዎ ነው?
communicate ተደርጓል።
እሺ፣ አዎ patient ስሙ ማን ይባላል?
patient ኡ ስም መኩሪያ አበጋዝ
አበጋዝ። እሺ፣ ምን ነበር ህመማቸው?
እ እ diagnosis ኣቸው
diagnosis ኣቸው እ፣ ምንድን ነው? diagnosis ኣቸውን ይፈልጋሉ። በ pneumonia severe pneumonia ነገር ነው ያላቸው።
ስንት ሊትር ኦክሲጅን ይጠቀማሉ?
ስንት ሊትር? አምስት ሊትር ላይ maintain ያደርጋሉ። nasal ላይ ናቸው።
እሺ፣ ሁለት ሊትር nasal።
nasal ላይ ናቸው።
እሺ፣ price ኡን ልንገርሽ፣ እ price ኡን ልንገርሽ።
ስልክ ልንገርሽ ወይ price price
price ዋጋ ዋጋ።
ለቤተሰብ ንገሪልኝ።
እሺ፣ ግን ከዛ በፊት liais- liaison communicate ላድርጋቸው።
liaison ከዛ መልሰሽ ደዊልን። የእኛን ስልክ ታውቂዋለሽ?
እ፣ በዚህ ስልክ ልደውል?
አዎ ደዊልን። እሺ።
okay፣ እሺ፣ ዜሮ ዜሮ ዘጠኝ፣ እሺ